ጤና ይስጥልን ደንበኛችን ከቢጃ ኢትዮጵያ ነው የምደውልልዎት።
እሺ አሁን ደውሎ እያስመዘገበው ተቋርጦ ነበረ።
አዎ ተቆርጦ ነበረ።
እሺ አሁን በደወሉበት ስልክ ለያዘ?
ያዘው እሺ የት አካባቢ ነው ቦታው?
እ፣ ኬንቲ እ፣ ኬንቴሪ አውራ ጎዳና ፊት ለፊት እሺ የቤቱ ስም ማን ነው የሚለው?
ሚወፍት
እየመዘገብኩሎት ስለሆነ አንዴ መስመር ላይ ጠብቁ።
እሺ
ኬንተሪ አደባባይ ፊት ለፊት አረ አውራ ጎዳናው ፊት አውራ ጎዳናው ፊት ለፊት እሺ፣ ደንበኛችን መዝግቤ ወደሚመለከተው ክፍል ልኬልዎታለሁ። የጥገና ክፍላችን መጥተው ጥገና ይደረግልዎታል።
እሺ እሺ፣ ሌላ መረዳዎት ነገር አለ?
አይ በቃ የለም ስለደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።